hello ጤና ይስጥልን ቤት ቤት hello hello ጤና ይስጥልን ቤት ቤት
እጽቱ
hello hello ይሰማል። እንደምን ናችሁ? ሰላም ናችሁ?
እግዚአብሔር ይመስገን አለን። ምን ነበር?
አ ትላንት ማታ በቁጥሩ ሀምሳ እንትን አርባ ሁለት ነው እሺ እዛ በዛ ነው የጫወትኩ። እዚህ ያው ቤስት ቤት ላይ ወደዚህ ከ- ከቴሌ ብሩ ወደዚህ ሲ- ብሩን ወደዚህ ሲያ- ሲያ- ሲያዛውር ማለት ነው እሺ
እ እንዳውም deposit ሁለት ያደረገው ሶስት- ወደ ቤት ቤት አዎ deposit ያደረግከው አንድ ሁለት ሶስት ጊዜ አንዴ ሶስት መቶ ብር አንዴ ያው መቶ መጀመሪያ መቶ ብር ሁለተኛ ሶስት መቶ አንደኛ ሁለት መቶ እንደዚህ ይዞኝ እስካሁን አልተመለሰም ማለት አልፈለግኩ ብር ልከልናል እንትኑን message ኡን ቴሌግራም ላይ
አልተላከም እንዳውም ከዛ ወደዚህ ብቻ ምስጢሩ ምስጢር ቁጥሩን አስገብቼ okay ባልኩ ቁጥር በዛው ነው የቀረው ብሩ እኮ እሺ ይኸውልህ የተቆረጠብክን message ላክልን ቴሌግራም ላይ ለቻፖች እናሳውቅልሃለን message እኮ አልመጣልኝም ብሩ ከዛ deposit ነው ብቻ- አይደል ያደረግከው ወደ ቤት ቤት እ- አዎ ስንት ብር ነው
አሁን አንዴ አንድ መቶ ብር ይበል እሺ ሁለተኛ ሁለተኛ ሶስት መቶ እኮ ይኸውልህ እሱን ስታደርግ ማለት ነው ከአንተ account ሲቆረጥ message ይላክልሃል እኮ
message
እሱ message ኡን ፈልገውና ላክልን ቴሌግራም ላይ
እሺ ካለ እፈልጋለሁ።
አዎ ፈልገውና ላክልን
እሺ።